ጤና ይስጥልኝ ተመላላሽ ሰራተኛ እንትን ለማለት ነበረ ስራ ለማግኘት።
okay ባለሙያ ኖት እርሶ?
አዎ ለእህቴ ነው፣ ግን እኔ እንትን እያልኩ ነው እየጠየኩላት ነው እየፈለኩላት።
እኮ ስራ ፈልጋ ነው እሷ።
አዎ አዎ እሺ፣ ስለዚህ ይሄን ስልክ ቁጥር ይስጧትና ወደ እኛ እንድትደውል ያድርጉ። information ስለምንፈልግ ከሷ
ኦኬ ይሄ ቁጥር ይስጧትና መመዝገብ ትችላለች። ትደውልና
እሺ እሺ። ግን ያው እንትን አላት ስራ ምናምን ትችላለች። ከዚህ በፊትም ብዙ ሰው ብዙ ቤ- ብዙ ጊዜ ሰው ቤት ሰርታለች እና እህ፣ ሙያ ምናምን አላት። ጽዳትም ምግብ ስራም ትችላለች።
በቃ እሺ፣ ይስጧትና እንዳልኮትኝ እ፣ መረጃ እ፣ እንትን ትበል ትመዝገብ።
okay እሺ።
መልካም ቀን።